ጤና ይስጥልኝ አርፊክ ከምኒንግ ባኮ ብልድሮ አልገባም ሁለቱም ኦኬ ረመዳን አ
ቤቲንግ ሳይቶቹን ደውለው አግኝተዋል ደውለው አናግረዋል በእኛ በኩል ሰክሰስፉል ሆኖ እንደተላለፈ እና እንደተስተካከል ስለሚያሳየው አድራሻቸውን ትነግኛል
እ አድራሻ ምን ይዤ በምን ለማሳወቃቸው ማለት
ዌብሳይታቸው ላይ ራስ- የስልክ ቁጥራቸውን ያስቀምጣል እኮ አይ ምን ቁጥር ነው የምነግራቸው approve እንዲያደርጉት
አ፣ ማለት እ፣ ከአሪፍ ፔ እንደተስተካከለ እና እስካሁን እ፣ ወደ account ቴ እንዳልገባ ብለው እሺ።
አሳውቋቸው። እሺ፣ መልካም ቀን።